hello ጤና ይስጥልኝ።
ሰላም ሰላም።
ዶን ኪቲዩብ ነው የጌሻ YouTube ስልጠና መመዝገቢያ ቁጥር።
ተመዝግቤ ያለሁ እና okay
class መቼ ነው የሚጀመረው? እና ደግሞ በምን አይነት ሁኔታ እንደምወስድ እና ምን እንደሚያስደስተኝ ማለት የምፈልገውን ነገር የማማክረው መቼ ነው? እሱን ለማወቅ ነበር። ምዝገባ ተመዝግቤ ደረሰኝ ልኬያለሁ።
የካቲት ሀያ አምስት ነው የሚጀምረው class ኡ። የአካል ተማሪ ናት።
አዎ የአካል
የካቲት ሀያ አምስት ይጀምራል።
class ስንት ሰዓት?
አዎ አስራ አንድ ሰዓት ተኩል ማለት ነው።
አስራ አንድ ሰዓት ተኩል ማታ ማለት ነው።
አዎ
okay፣ አስራ አንድ ተኩል እስከ ከዛ በኋላ አስራ አንድ ተኩል በኋላ ነው የሚጀመረው። አያት ነዋ።
እ፣ አያታ አያታ ሲማ አስራ አራት
እሺ፣ አመሰግናለሁ።
እሺ ቴንኪው